ይስጥልኝ።
አብሮ ይስጥልን።
ጋርደን ሲቲ ነው።
አዎ ጋርደን ሲቲ ከአሪፍ ፔይ ነበር የምደውለው።
እሺ POS machine አችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር ደንበኛችን።
አሪፍ ቴ አረ በጣም እየተሰራበት ነው።
ምናልባት wallet ነው የምትጠቀሙት ደንበኛችን?
አይ፣ እኔ ምን እንደሚጠቀሙ አላውቅም፣ ግን በጣም እየተጠቀሙ ነው። የእናንተን እንደውም ከሌላው ይልቅ ከተሻለ ይልቅ
ስሞትን ሊያዝ ደንበኛችን፣ እ እ ስም ሊያዝ ውዴ ስሞትን ይርሱ።
ውዴ ውዴ እሺ ደንበኛችን፣ ምናልባት ያጋጠመ ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እናንተሽ ደውላለች እናመሰግናለን። እሺ መልካም ቀን።